እኮ ዞሮ ዞሮ ማንም አስገባ ማንም ደውለው ነው የነገሯቸው። ስንት አለ እንዴ ዛሬ? ትናንት አስገብተን ያልሄድን hello hello፣ ጤና ይስጥልኝ።
ጤናሽ ከቺፕቺፕ ነበር የምደውልዎት።
እሺ።
order አድርገው ያልመጣ item ነበሩት?
አዎ እንትን location ተሳስቶ okay። ምን ነበር item ኡ?
ስኳር።
እሺ፣ ነገ መቀበል ይችላሉ አይደል?
አዎ location የት ነው? ቲፒው።
አዎ እሺ፣ እሺ፣ ነገ እንልካለን።
እሺ እሺ፣ መልካም ምሽት።
እሺ